አቤት
አቤት ማን ነበር?
የሆነ እንትን ይሄንን ስልክ በሌ- በሌላ አካውንት ብርን አዙርቼ ይሄንን ሌላ ኮር ገባ በእናንተ ውስጥ
ዲፖዚት ሲያደርጉ ነው ዊዝድሮ ሲያደርጉ?
ውስድሮ አርኩት።
በም- ወደ ምን ባንክ?
ተ- ተዘግቶ ተ- ስልኩን ተዘግቶ ነበር።
ኖ ወጪ ነው የጠየቁት?
አዎ በእናንተ ውስጥ ነው እንትን ቴሌብር ነው? አንዴ ቆይ አስረድኝ። ወደ ቴሌብር ነው?
ወደ ቴሌብር ነው። አዎ በዚህ ስልክ ቁጥር
አዎ እኛ ጋር አልመጣም። እሺ የተጫወቱበት betting ድርጅት ጋር ደውሎ ይጠይቋቸው።
እሺ እሺ፣ እናመሰግናለን።